ሄሎ ሄሎ፣ ጤነሽ?
ሰላም ጤና ይስጥልኝ። Best Bet?
አዎ፣ ቤት ቤት ነው።
አዎ Best Bet ነው። ምን ልርዳ?
ባለፈው agent ለመሆን ጊዜ ነበረኝ ከሱ ከሱ ጋር ስልክ አልተለዋወጥም። ስልክ ሰጥቼ ነው የመጣሁት፣ ግን እሱ የማገኝበት መንገድ ካለ ብዬ ነው።
ከማን ጋር?
ስሙ አላወኩም፣ ግን አንድ የሆነ
እንትን ላይ መጻፍ ትችላለህ። ቴሌግራም ላይ ጻፍልንና እዛ ላይ ያዋሩሃል።
አይ እሱ የእሱ ስልክ አገኘው ለማን check ምናምን ጭ- ጭ- አዎ ጭ- አይ ጭ- ስልክ ቀጥታ እንደዚህ ስለማንሰጥ ነው። በቢሮ ስልክ ነው ማግኘት የምትችለው።
በቃ ቴሌግራም ላይ እሺ፣ አዎ ቴሌግራም ላይ ጻፍልን የምትፈልገው።
እሱን እንዴት በምን ልወቀው? እሺ፣ ለዛ እኮ ነው እሱን ለማወቅ እኮ እዚሁ ነው እሱ የሚሰራ ስለሆነ ችግር የለውም። እንትን ይልሃል፣ ታገኘዋለህ።
እሺ አይ ዘ- በ- ዜሮ ሶስት ሁለት በደወልኩ አገኛ- አገኛለሁ። ዜሮ ሶስት ሁለት እናንተ የእናንተ ስልክ አለኝ።
ምን አልከኝ?
ዜሮ ሶስት ሁለት እኔ ጋር ነበረኝ ስልኩ።
እሱ የቴሌግራም ቁጥራችን ነው። እዛ ላይ ጻፍልን የምትፈልገውን ነገር፣ እዛ ላይ ያዋሩሃል።
እሺ እሺ፣ አመሰግናለሁ።
እሺ አባ፣ እሺ